hello ጤና ይስጥልኝ።
አለስልኝ ከቢጄ የጥሪ ማዕከል ለገምዶ ሀገሬ ሬስቶራንት ኖት?
sorry ኬ ሀገሬ ሬስቶራንት ኖት?
አ ከቢጄ ቢጄ
እሺ እሺ፣ አዲሱ የቢጄ መለያ ኮድ ደርሶታል?
አልደረሰኝም።
እሺ፣ ልንገሮት ያዳምጡኝ
ንገሪኝ። እሺ አርባ ዘጠኝ
እሺ አርባ ስድስት
አርባ ዘጠኝ አርባ ስድስት እሺ ስልሳ ሰላሳ አንድ ስልሳ ሰላሳ አንድ አዎ ይሄ የቢጄ መለያ ኮዶት ሲሆን ወደ ሰማንያ ስድስት ሰባ ሰባት ብለው የቢጄ መለያ ኮድ ሲባሉ ይህንን ኮድ ይስጧቸው ምንም አይነት ቅሬታ ሲኖረውት።
መልካም እሺ መልካም ቀን።
እሺ